ኧረ አሁን ገና አስወጡ አውጡልኝ ልላቸው ነው። ሄደው ወይ አባ ማታ ብሩን ዜሮ አድርጌ እንትን አልተመለሰልኝም።
እሺ አሁን ደወልክበት ስልክ ቁጥር ነው የሚስት ቤት ስልክ ቁጥር በዚሁ በደወልኩበት ስልክ ቁጥር ነው። አንዴ ሁለት ሺህ ብር፣ አንዴ አምስት ሺህ ብር
ቼክ ያደረኩት
አሁን ዝም ብዬ ብዘጋ ከፈለገ እሱ የሚገባ የሚይዝብ ነው። አሁን ሁለት መቶ ብር ነው ያለኝ። ልክላለሁ ማለት ልክላለሁ። መቶ ብር ነው ያለው። መቶ ብር አትሰኝ ነው መቶ ብር ላሰኝ ነው ብር ነው ለማ ካልሲ ነው የሚደርበት ደበብ ሄሎ።
ወይ አባ ዜሮ ወይ ዘጠኝ ሰላሳ አንድ ዘጠና ስምንት ስልሳ ሁለት ዜሮ ሰባት ደግሞ ቴሌብር account አለ እ ዜሮ ዘጠኝ ሰላሳ አንድ ዘጠና ስምንት ስልሳ ሁለት ዜሮ ሰባት hello
አቤት። አዎ ልክ ነህ ልክ ነህ።
እሺ
ምን እኔ ቤት ውስጥ